እኔ ጥለን ቢጃ ኢትዮጵያ ቤተልሔም አቤት፣ ሰላም ነው።
እግዚአብሔር ይመስገን።
እንደ ራፕት ማሽናችን ብልሽት አጋጥሞት ነበር እና እሺ፣
ይቺ እንትን አይለችም ሲነዋሪ አልጨምር አልቀንሳለች።
አቡጋ ማለት ነው።
አዎ በቃ ይሄ ጫፍ ላይ መፍትዋ አልጨምር አልቀንሳለች። ራፍ የሚያጥቡትም አይነት ነበር አሳውቁ ምናምን ብለው ነው የደወሉ
እሺ፣ የቢጃ መለያ ቁጥሮት ይነግሩኛል
እኮ አሁን በቃ ወይም በዚያ ቀን ነበር?
number አዎ።
እሺ number
ምን አሉኝ? እንደመ ድምጾት ይቆራረጣል።
እሺ እሺ ቆይ አይ እ ሁለት ዜሮ አስራ አምስት ሁለት ዜሮ አስራ አምስት አርባ ሶስት ሀያ ስድስት ስልሳ አንድ አርባ ሶስት ሀያ ስድስት ስልሳ አንድ ስልሳ አንድ አዎ።
እሺ፣ አንድ የመስመር ላይ ቆኝ ያወጣዋለሁት ነው። ለቋላ ቁርጥ እንደ ክትፎ ኖት። እሺ ሙሉ ስሞት ንገሪ።
ነ- ኤፍሬም ጸጋው ነው የሚለው እንትኑ
የእርስዎን ሙሉ ስም ንገሪ።
ይሄ የክፍል ዘርስ እ?
የራሴ አበበ ዘመን ጌትነት አበበ ተመስገን።
አበበ ዘመን ጌትነት
ድምጾት በጣም እየተቆራረጠ ነው። ምን አሉኝ?
አበበ ዘማቹ ጌትነት እሺ
አበበ ዘማቹ ጌትነት
እሺ አሁን በደወሉበት ስልክ ቁጥር ላይ ያዘለሁት።
አዎ አዎ በዚህ አዎ እሺ ታቡ ጋር አለ- መጨመር መቀነሱ ምን ቢያለ አያወርድምም።
አዎ እሱ መጨመር መቀነስ አይችልም ብሎ ቀጥታ በጣም በፍጥነት ነው የሚሄደው። almost የተቆጣጠረው አይደለም ማለት ነው።
እሺ እሺ ደንበኛችን ቅሬታዎትን ወደሚመለከተው አካል አስተላልፍልዎታለሁኝ። የጥገና ክፍሎች በአንድ ሰዓት ውስጥ ይመጣሉ። ሌላ ምረዳዎት ነገር አለ?
አይ በቃ ሌላ ምንም ችግር የለም።
እሺ ስለ ደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ቀን።
እሺ ትንሽ ስራ አቁሜያለሁ።
እሺ እሺ